Hello, ¿cómo está? le entra la ambulancia para Comeldo.
ሀገረ ዘመድ ዓነ ነገር ነው።
የምታወራውን ቋንቋ መስማት አልችልም። አማርኛ ወይም እንግሊዝኛ የምትችል ከሆነ ሄሎ፣
ሄሎ
አምቡላንስ ፈልገህ ነው እ
ቡስ
እ ምን እንደምትለኝ እየገባኝ አይደለም። ሄሎ ጋር ሄሎ ሄሎ፣ ይሄ የአምቡላንስ መስጫ ድርጅት ነው። ምን ፈልገህ ነው?
ወስነ ሰላም ነው። ሄሎ አዲስ ሄሎ ዋይ
ሄሎ፣
ሰላም ነው። ተው ሆነ ሸቤ ነገር ይስተበኝ ትግረኛ ከሆነ ትግረኛ አልችልም። አባ አማርኛ አትችልም?
ትግርኛ ናገሪ
አይ አልችልም። አማርኛ ወይ እንግሊዝኛ የምትችል ከሆነ እንነጋገር። አምቡላንስ ፈልገህ ነው?
ትግርኛ ትበይ
አዎ፣ አልችልም አልችልም አባ
አይማ ኦሽ መስልና ኦሽ ጋር አንቲ እድል ጋር
አምቡላንስ ፈልገ ካልሆነ አምቡላንስ ለሚፈልጉ ሰዎች መስመሩን እያያዝክ ስለሆነ ስልኩን ልዘጋው ነው።
ደርነት ደራስ ዳማዶ ጉሌ እድል ጋር
አሁንም እየተግባባን አይደለም።